Hello ሰላም ጤና ይስጥልን Best Bet
ብር ማታ ወጪ አዝዤ ነበረ አልገባም እስካሁን።
በዚህ ስልክ ነው?
አይ በዚህ አይደለም ዜሮ ዘጠኝ ሰላሳ ሰባት እሺ ዜሮ ዘጠኝ ሰላሳ ሰባት እ ሰላሳ ሰባት እሺ ሰላሳ ሰባት አሁንም እሺ ዜሮ አራት ዜሮ ዜሮ
ስንት ብር ነው አባ?
አራት ሺ አንድ መቶ
አንድ ሺ አራት መቶ ነው አይደል? አ- አራት ሺ አንድ መቶ አ አ
እሺ process ላይ ነው። ዛሬ ይገባል አንድ ሺ ይገባል።
አዎ። እሺ መልካም ቀን።